ሰላም Hello ጤና ይስጥልኝ።
ሰላም እንዴት ነሽ?
ሰላም ከቺፕቺፕ ነበር የሚደውሉት።
እሺ አንዳንድ ጥያቄዎች ልጠይቅዎት ነበረ።
እሺ እ ያው እርስዎ የቺፕቺፕ service ተጠቃሚ ኖት እና ለመጨረሻ ጊዜ order ያደረጉት June ሁለት ላይ ነበር እና እ ያው feedback ለመቀበል ነው እርስዎ ጋር የደወልነው። ቢስተካከል ብለው የሚነግሩ ነገር ካለ More ይሄን ነገር ብትጨምሩ ከእናንተ service አችሁን መጠቀም እንችላለን የሚሉ ነገር ካለ feedback ለመቀበል ነው የደወልነው።
እ በጣም እንትን ያ- ያለኝ ነገር group መብዛቱ ነው። በቃ group ላይ ያለው እንትን ትንሽ ምን አሉኝ?
በዛና group ላይ ያለው ቁጥር እየበዛ ነው ሄደ አምስት ሰው ምናምን እየሆነ ስለመጣ አዎ እሱ ላይ ነው እንትን እንጂ ሌላ ጥሩ ነው።
አሁን ላይ ሶስት ሆኗል። የጥቅል ጎመን ብቻ ነው አራት ሰው አ- አሚና አምስት የእሱን ሰው።
አላየሁ በቃ ከሆነ ጊዜ በኋላ ያለው ቤት እንትን Okay፣ በዚህ ምክንያት ነው ያቆሙት።
አዎ ማለት ያንን ሁሉ ሰው እ፣ ሶስት ሰው ምናምን ችግር የለውም ግን አዎ፣ ያንን ሁሉ ሰው መፈለጉ ራሱ እንትን አለኝ። በዛ ኦኬ ምክንያት ነው ያቆምኩት።
Okay። እሺ፣ እሱንም አስተካክለን እናስተካክላለን። ሌላ የሚጨምሩት ነገር አለ?
ሌላ የለኝም። ይሄ ብቻ ነው እንትን ያለኝ በሰዓቱ። ከዛ በኋላ ያለውን አይቼ ስለማላቅ አዎ፣ አዎ ወይ እንዲህ ነው እንዳለልሽም ምንም ሌላ እንትን የለኝም።
እሺ። ከቺፕቺፕ ከየት ነው የሚጠቀሙት?
እም፣ ያለሁበት ከሰፈር ከሰፈር ነው።
አዎ፣ ኦኬ፣ እሺ፣ እኔ የተለየ ቦታ መሄድበት የለኝም። እዛው ነው።
Okay፣ እሺ፣ እሺ። እናመሰግናለን። በጣም መልካም እሺ።